hello hello፣ አቤት፣ ሰላም አባ።
አቤት።
ከቺፕቺፕ ነበር ምደውልሎት።
ከምን?
ከቺፕቺፕ ነው ምደውልሎት።
እሺ።
ይቅርታ ከዚህ በፊት order አድርገውን ነበር አይደለ?
አዎ።
እሺ። እስኪ በ product ኣችን ምን ያህል ደስተኛ ኖት?
አንዳንድ ታጉላላላችሁ እንጂ አሪፍ ናችሁ።
ቆንጆ ነው።
ለበዓል ታዞ ከበዓል የበዓል ማግስት ነው የምታመጡት።
okay። የበዓል አካባቢ እንትን ይላል።
አዎ፣ ለበዓል እናዛለን። በዓሉ ካለፈ በኋላ ትልካላችሁ።
እሺ፣ እሱን እናስተካክላለን። እሺ።
ከዛ ውጭ አሪፍ ነው።
እሺ። quality ው product ኡ quality ውን ደግሞ አንዳንድ ያው ምርጫ ሰው በእናንተ አሁን እናንተን አምኖ አይደል የሚያዘው እዚህ ኦንላይን አይቶ አዎ።
እ፣ አንዳንዴ ያስበልተናል። በእርግጥ ማለት ሁሌ ያው የሰው ልጅ perfect የለም። አቅርቦታችሁ አሪፍ ነው፣ quality አሪፍ ነው። ግን አንዳንዴ ይፈጠራል ነገር ስታመጡ እኛ መልሰናል። ሁለት የሶስት ብዙ ጊዜ መልሰናል።
እም፣ ከዛ ውጭ አሪፍ ነው፣ አሪፍ ነው። ብዙም አልመደ እም።
እ፣ አሪፍ trend ነው። በርቱ።
እሺ አሁን ካሉት product ኦች ውጪ ቢጨመር የሚሉት product ይኖራል ወይም ማንኛውም እ፣ እ፣ እ፣ ከእነሱ ታቀርባላችሁ ሳታርዱ ቅርጫ ምናምን ምን አሉ?
የምትሉት አሁን በ- በግ እንዲሁ በግ ፍየል
እነሱ ያው በዓላትን ጠብቀው የሚመጡ ነገሮች በዓላትን ናቸው።
ጠብቀው።
በእርግጥ አዎ።
አ ጤፍም ጨምሯ። ጤፍ ነው የተቸገረን አሁን ጤፍ እ።
ምናምን ጨምሩበት እሺ እሺ እ የላችሁ አ እሺ። አይ ሱቅ ላይ እንትን አሁን የሌለውን ነገር ያው ከስተመር የሚፈልገውን ለመጨመር ነው።
አ እሺ በቃ በደንብ ስልክ ልስጥሽና ሌላ አናግራት ባለቤት ነች የምታዘውና እሺ እንደ ስለ ጋሩ የምሰማ ነው ከሷ አስራ አንድ ሰላሳ ሶስት እሺ
አስራ አራት ሀያ ስድስት አስራ አራት ሀያ ስድስት አንድ ሰላሳ ሶስት አስራ አራት ሀያ ስድስት እሺ እሺ አዋራ በደንብ አውራት እሷ።
እናመሰግናለን።
እሺ።
መልካም ዋጋ ቀንሱ ዋጋ ቀንሱ እሺ እሺ አስተያየት እናደርጋለን። እሺ እሺ።